hello
አቤት
ድምፅ
ድምፅ ለምን ለብሰዋል?
ግጥም ለማስተላለፍ ፈልጌ ነበር።
የምን ግጥም?
ግጥም
ለማን ማስተላለፍ የፈለግከው?
እሸቱ እሺ አሁን ላይ እኛ ግጥም ግጥም እዚህ ላይ ለማንበብ ነው የፈለግከው ወይስ ምንድን ነው?
ድግዳም ልጀምር። hello አሁን ላይ ኮሜዲያን እሸቱ ስለሌለ አያስፈልግም። እሺ እና